የልጅነች ተደምቤች ትቤ ትራዴት ነኝ።
ሰላም እንትን ብር ወደ አካውንት ልኬ ከትናንት ወዳ ነበረ ያለው እንዲህ አለ።
ምንድን ነው የሚለ
አየር ላይ ነው ተንጠልጥለዋል ምን ነገር ነው መሰለኝ።
ፕሮሰስ ላይ ነው የሚለ አዎ፣ ክርስቶስ ላይ ነው የሚለው።
ፕሮሰስ ላይ ከሆነ ትንሽ ጠብቀው እሺ፣ ይገባል።
ዛሬ ይገባል ብለው ነበር። ትናንትም እንትን አለ።
okay፣ ከትናንት ጀምሮ ነው።
ከትናንት ወደ
okay፣ እሺ፣ ስልክህን ስልክህን ንገረኝ።
አስራ አንድ
እሺ፣ ሰባ ሶስት ሰማንያ አምስት ሰማንያ ስምንት
አስራ አንድ ሰባ ሶስት ሰማንያ አምስት ሰማንያ ስምንት አ ሰማንያ ሰባት ሰማንያ ሰባት
አምስት መቶ ብር ነው።
አ ሶስት ሺህ ብር
ሶስት ሺህ ብር አ አ
በአስራ አምስት ነው አባ
ሰላ እንትን ቅዳሜ ነው ቅዳሜ ቅዳሜ ቅዳሜ ማለት በአስራ ስድስት ማለት ነው።
ቅዳሜ አ
ሶስት ሺህ ብር ገብቶልሃል። እሺ ገባ አዎ
መቼ
እ የዛኑ ቀን ነው የገባው።
ወዴት? አይ ወደ account ለመላክ ነበር። ወደ አዎ በ account ነው የገባው። አባ አንድ ሺህ አስራ ስምንት ዘጠና ስድስት ሀያ አንድ ሰባ ሰባት ሁለት አ አዎ ገብቷል።
አይ አየር ላይ ነገር አልመጣም ወደ እኔ ግን check አድርገው ገብቷል። አባ
የዛኑ ቀን እያልሽ ነው አንቺ ዛሬ ልከሽ ነው።
እሺ